Hello ጤና ይስጥልን።
ሰላም ነው?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። እንትን ነበረ የቸገርኩት።
ምን ነበር?
አሚን ላይ ይባላለሁ እና በፊት ወታደር ነበርኩና አሁን ላይ ተጎዳው። ከዛ በኋላ እና በቃ በጣም ስርዓት ብታመቻቹልን። አሁን እኔ ጉልበት አለኝ ብሰራ ቢያገኝ ዘምር ነው
ምን
አቤት
ምንድን ነው እንድናግዝ ፈለግከው? ምን እንዲደረግ ነው የፈለግከው?
እኔ በቃ የምፈልገው በቃ ስራ እንድታመቻቹልኝ። ምንም ይሁን ምንም እኔ ሰርቼ መለወጥ ነው የምፈልገው። ለዛ
እሺ ማለት ደግሞ YouTube ላይ አሁን ስራ ፈለግ የሚል አለ እና እዛ ጋር link አለ። link ኡ ስር ገብተህ መመዝገብ ትችላለህ። እዛ ጋር የምትፈልገው የስራ አይነት መርጠህ እሱ ጋር apply ማድረግ ትችላለህ በ link ኡ ገብተህ። Hello አቤት አቤት። ምን ላይ YouTube ላይ
YouTube ላይ አዎ ምን ምን ብዬ ልግባ?
Donkey Tube ብለህ ስትገባ ስራ ለመፈለግ ከዛ እዛ ስር እ እንትን አለ link አለ። እዛ ገብተህ apply ማድረግ ትችላለህ። ትፈልገው አይነት እዛ ላይ መርጠህ ማለት ነው።
okay እሺ
እሺ ስለ ደወልክ እናመሰግናለን። መልካም ጊዜ ይሆንልን።
እሺ።
እሺ